ሄሎ
ሀሎ አቤት
long base ሁለት ሺ ዘጠኝ ስንት ነው የሚባለው?
long base ሁለት ሺ ዘጠኝ የለንም ታሽጧል። አባ ሁለት ሺ ሰባት አለ አርባ አምስት
አርባ አምስት ማለት አራት ሚሊዮን አምስት መቶ ሺ
okay። ሌላ single cab ምን አላችሁ? በቶዮታ single cab hard body ይሆናል ሁለት ሺ ሁለት
hard body ይሆነኛል፣ ግን አ- single ነው የፈለጉት። king cab ሳይሆን single።
እንደዛ የለንም
okay ለ double ነው ያለን double ጋቢናዎች ነው ያሉን
okay እሺ